Hello ጤና ይስጥልን ዋሽንግተን ህክምና
chest CT with contrast ዋጋ ለማወቅ ፈልጌ ነበር።
እሺ አንዴ
እሺ with እና without እሺ።
እሺ እሺ
with contrast ከሆነ ሰባት ሺ ዘጠኝ መቶ ስልሳ ነው።
እሺ ዊዝ አውት ዊዝ አውት ከሆነ ደግሞ ሶስት ሺ ስልሳ ነው።
እሺ አመሰግናለሁ።